ሰላም ጤና ይስጥልኝ Best Bet
ትናንትና ወደ ቴሌ ብር እንትን ብዬ እሺ
ማለት አሁን pend ሆኖ ነበር እና ወደ account እንዲመለስ ፈልጌ ነበር።
Best Bet ቁጥር የደወልክበት ነው።
ዜሮ ዘጠኝ ሌላ ነው አስር ቆይ አንዴ ይቅርታ። ዘጠኝ አስር
ስልሳ ሰባት እሺ
ዜሮ ሰባት ሀያ ሰባት
ሀያ ሰባት ሀያ ሰባት ስንት ብር ነበር የላከው?
ሁለት ሺህ ብር ሁለት ጠብቀኝ አንዴ። እሺ Hello
ወይ እኔ አሳውቅልሃለሁ ከዚህ ከኛ side ያለውን እና አንተም ዘጠና ሶስት ስልሳ ላይ ደውለህ መጠየቅ ትችላለህ። እሺ ቶሎ እንዲያስገቡልን
Already ግን ያው post ተደርጓል።
Process ላይ ነው። Pending ነው የሚለው status ኡ እና cancel ም ማስገባት የሚችሉት እነሱ ናቸው። SantimPay ዎች ማለት ነው።
በቃ አሳውቄልኝ።
እሺ እሺ፣ አሳውቅልሃለሁ። መልካም ቀን።
እሺ።
እሺ